ሄሎ ሄሎ ጤና ይስጥልኝ መልሼ ደወልኩ።
ጤና ይስጥልኝ። ምን ችግር የለም። እሺ አዎ check አድርጌ ነበረና ለአጭር ቀን የሚቆይ በ discount አውጥተን ነው።
discount ወጥቶ ነው። ስለዚህ ለአጭር ኳሊቲ ቀን።
ቆንጆ ነው። ለዛ ሰው አዎ፣ ዝም ብዬ quality ው ቆንጆ የተበላሸ ነው።
ነገር እንዳይመጣብኝ ብዬ ፈርቼ ነው።
ችግር አይመጣም፣ ግን ምናልባት እንደዚህ አይነት ነገር እንኳን ቢገጥሙ ታሳወቀው ቅያሬ እንልክሎታለን።
ጥሩ እሺ እሺ፣ እሺ፣ መልካም ምሽት።
መልካም